የለውም ኧረ ሜርሲ ወይ በዛው ጠፋሽ እኮ።
ስራ እየሰሩ ነበር። ያው ራሴ እየሄድኩ ነው።
ኧረ በቃሽ፣ ወይ ሲመችሽ ትልክልኛለሽ።
ችግር የለም።
እሺ፣ ራሴ እየሄድኩ ስለሆነ ልክልሃል።
እሺ፣ እሺ፣ እሺ።
አንተ ቴሌግራም ላይ ነው ወይስ የድርጅቱ?
በቃ እኔ እደውልልሻለሁ። የ- ስንት ሰዓት ነው የምትሄጂው?
አሁን ይኸው ሂሳብ እየወሰድኩ ነው።
ኧረ በቃ ከዛ ወደ እዛ ነው እ?
ይላኩልኝ ወይ እነሱ ወይ እሺ ለብሩክ ብለው ወይ በዛ በሰፖርት ይላኩልኝ።
በቃ እሺ እሺ፣ እሺ።